Hello ሰላም ጤና
ይስጥልን
ልርዳዎት?
Best Bet ልከፍት ፈልጌ ነበረ። register ሳደርግ እምቢ አለኝ።
እ ምን ይልሃል?
ማለትም PIN number ማለትም register ላይ ገብቼ ስልኬን ጽፌ password አስገብቼ አስገባን ማያሳልፈ?
register ሳደርግ password ገብቼ register ስል እ፣ እንትን አልገባልኝ እሺ password ስታስገባ አንድ capital letter፣ አንድ small፣ አንድ symbol እና ቁጥሮች ያስፈልጉታል። በአጠቃላይ ስምንት digit መሆን አለበት። እሺ እሺ የመጀመሪያ
በ step ሳይሆን ግን መ- ውስጡ ከስምንቱ digit ኦች ውስጥ capital letter፣ small letter፣ symbol ይሄ at dot ምናምን አለ፣ hashtag ምናምን አለ አለ
እሺ እነሱን መጠቀም አለብህ እና